ሄሎ ጤና ይስጥልኝ ከቪዛ ኢትዮጵያ ነው የምደውልሎት። ተቋርጦብዎት ነው?
ሄሎ፣
ይሰማኛል? አይሰማም?
አሁን ይሰማል። ዜሮ ዜሮ ሲናንበሮት ንገሩኝ።
ዜሮ ዜሮ
እሺ
ሀያ ስድስት ሰባ ስድስት ሰባ ሁለት ዘጠና ሶስት
ጃልማዳ ነው የሚለው ነበኛችን።
እ እ ጃልማዳ ነው የሚለው ማን
ማን ነው ጃልሜዳ ጃልሜዳ የሚለው? እሺ ስሞት ንገሩኝ። ማን ልበል?
የኔ መክሊት የአባት ስም መክሊት መልሰው
ገና ላይ መልሰው
የደወልበት ቁጥር ለያዘው አዎ ይሄ ነው
እሺ ለሚመለከተው አካላት ስላልሴዋለሁ ያው በሁለት ሰዓት ውስጥ ይስተካከልዎታል። ግልጽ ነው።
በሁለት ሰዓት ውስጥ አዎ ይስተካከልዎታል።
እሺ እሺ እናቴ ሌላ የምረዱት ነገር አለ?
ሌላ የለም እሱ ነው በቃ የማሽኑ እንትን ማለት ስለሆነ ዛሬ ደግሞ ቅዳሜ ስለሆነ የሰዓት እሺ ሰዓት ስለሆነ እሺ እሺ ብቻ በያው እንትን ብትይልኝ እሺ እሺ እሺ እሺ እሺ እናቴ ስለደወልን አመሰግናለሁ።
እናመሰግናለን። ስለ መስተንግዶ ያለብን ሀሳብ አስተያየት አሁን ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ጊዜ።